Hello አሎ አውላ አ መኪና አለ ዝግጁ የት ወጫሌ
አ
ስንት ሰዓት ላይ ስንት ሰዓት ነው የምትፈልገው?
አሁን የ
ዛሬ system ኡ አይሰራም እና ቢሮ ነው። እሺ መተህ የምትቆርጠው እዛ- ቢሮ ና
እ እዛ ቢሮ መርሐባ ቢሮ ና። ዛሬ system ስለማይሰራ መተህ ነው የምትቆርጠው።
አሁን መዝግቢኝ ነው የመጣው እየመጣው ነው አአ ዛሬ መ- መመዝገብ አይሰራም፣ system ኡ አይሰራም። ቢሮ መርሐባ እሺ።
ቢሮ ና እናቁረጥ።
አየህ እሺ